ብዙ ሰው ነው እንደዛ ያለው by the way ነው።
hello ጤና ይስጥልን።
ወይ ከብስ ቤት ነበር የምደውልልህ።
አቢሲኒያ ከብስ ቤት አቢሲኒያ
ከብስ ቤት ቤት ቤት አ ምን ነበር እ፣ ቴሌግራማችን ላይ message አስቀምጠህልን ነበር አይደለ?
አ ቴሌግራማችን ስለጠፋ
አ አሁን በአዲሱ link ኣችን
አ እ፣ ቤት ቤት ላይ ስትገባ የ message ምልክት አለች አይደለ?
አ እሷን ስትነካት አ
ወደ website ኣችን ይወስድሃል እና የምትፈልገውን ጥያቄ በዛ መጠየቅ ትችላለህ። ጥያቄው ግን ተመልሶ
እሺ ሌላ እንትናችሁ ይሄንኛው ስልክ አይሰራም። አሁን እ?
ስንጠቀምበት የነበር ሰሞኑን ዜሮ ስንጠቀምበት ሶስት የነበር ልጁ እየሰራ አይደለም። ለዛ ነው እሺ።
እሺ፣ ይሄንኛው ስላቆመ ሳ ነው።
የሆነ ሌላ አለ ደግሞ አንድ ዴስክሪት ፋይናንስ ምናምን የሚል ቤስት ቤ ፋይናንስ አ አይሱም አይደለም፣ ሌላ ነው።
ቴሌግራም ላይ በሱ ይሄ ያው አይ ይሄ ሊንክ ነው የሚሰራው። ቴሌግራሙ ሊቆም ነው እሺ።
ለምን ነው ሰላም እ ይሄኛው ልክ እንደ ቴሌግራምም ነው ብዙ ነገር ስለሚያቀል ነው እሺ።
እሺ
መልሳች እዛ ላይ መጠየቅ ትችላለህ። ግን ተመልሶልሃል ቴሌግራም ላይ ጠየቀው?
አዎ ተመልሶልኛል እሺ እሺ ግን እንትን ፌስቡክ ላይ ያለው አይሰራም እ ፌስቡክ ላይ ያለውም እንደዛው አይሰራም ፌስቡክ ላይ ያለው አዎ።
በዚህ- በዚህኛው link ነው የምንጠቀምበት መሰለኝ።
እኮ አሁን check ቆይ check ላድርገውና አሁን እስኪ እንትን ልበልሽ እሺ እሺ መልካም ቀን።